ጤና ይስጥልኝ ሁሉ ስፖርት ነው ምለው
እንትን ነበር ትናንትና ሀያ አምስት ሺህ win አርጌ ነበርና እሺ
ደርሰዋል ሀያ ሺህ ብር ሀያ አምስት ሺህ ብር አስተላለፈ ሀያ ሺህ ብሩን ብቻ ነው ያስተላለፈው
አልገባኝም
ሀያ አምስት ሺህ ብር አስተላለፍኩ አስር አስር ሺህ አንድ ሀያ አምስት ሺህ አርጌ ወደ okay፣ ቴሌ ብር ማለት withdraw።
ነው እሺ እሺ
አዎ ይዘው ሳደርግ አምስት ሺህ ብሩን አስቀረው እዛው አየር ላይ እሺ ያስቀረውን ከ transaction history ላይ screenshot ትናንትና አድርገው ትን- ይላኩልን እ እ እ?
transaction history ላይ ገብተው ያልገባለሁትን screenshot አድርገው ይላኩልን በቴሌግራም
እስኪ screenshot አላረኩትማ ወዲያው ደግሞ አይደለም ከሁሉ ስፖርት accountኦች ላይ more የሚለው ላይ ገብተው አ transaction history ይመጣልዎታል ያን transaction history የባንኩን መርጠው ከዛ ላይ ማውጣት ይችላሉ እና እሱን screenshot አድርገው ይልኩልናል እሺ እሺ እሺ